Hello ሰላም ጤና ይስጥልን Best Bet እንዴት አደራችሁ? ሰላም ነው?
አለንና ሰላም ነው።
ትላንትና በዚህ ስልክ አራት ሺህ ብር እና ሁለት ሺህ ብር cash out አድርጌ አልገባልኝም።
ሄሎ ሄሎ አሁን ገብቷል። እሺ check አድርግ። ስለ ደወልክ እናመሰግናለን። መልካም ቀን።
ሰውላችሁ አሜን።